ሄሎ ወዬ ሰላም ነሽ?
አለን እግዚአብሔር ይመስገን።
ጠዋት ለሲም ካርድ አስገብቼ ነበር እሺ አንድ ማሽን እሺ
ደርሶልኝ አሁን
ከነ ደብተሩ ነው የሰጠሃቸው?
አይደለም እ ማሽኑን ብቻ ማሽኑን ብቻ እና ደረሰኝ ሸምሰዲን በሚል ማለት ነው።
እ የቴሌውን ደረሰኝ
አዎ ሸምሰዲን ወይ ሙዘሚል የማሽን ቁጥርን ትነግረኛለህ?
እስኪ ቁጥሯን አላወቅኳትም።
አይተህ ደውለልኝ በቃ።
እሺ እሺ